ይኑር ይመስልኝ guest ቤት ቀር እሺ እሺ ጤና ይስጥልኝ። እንትን አሁን እያወራሽ ተቋርጦብኝ። deposit አድርጌ የቀረብኝ።
እሺ deposit message ኡን ቴሌግራም ላይ ላኩልን።
ምን የቴሌብሩ ነው?
አዎ አዎ።
እንዴ አሁን እኮ ስልክ ቁጥር ሰጥቼሽ እኮ እሺ ላስተካክል ብለሽ balance ዘግቶ ነው እሺ ገብቶልሃል እያለችክ ነው። ይቅርታ ገብቶልሃል?
አዎ።
እስቲ ቆይ ሌው የትኛው ላይ ነው የገባው?
የትኛው ላይ ነው?
ዜሮ ዘጠኝ ብሎ የሚጀምረው ነው ዘጠኝ ብሎ የሚጀምረው ዘጠኝ ብሎ የሚጀምረው ዜሮ ዘጠኝ እሺ። ቆይ አንዴ መስመር ላይ ጠብቀኝ። እሺ ዜሮ ዘጠኝ የሚለው ላይ እሺ። እስቲ ሌውና እሺ እሺ። መልካም ምሽት።